ቸርች ላይ መታዘዝ
ሰላም ነው እህቴ።
አልሁልልኝ ነህ።
ሰባ ኳሊ ኦርደር ነበር ልንገርሽ።
እሺ
ይቅርታ፣ እሺ ይቅርታ።
ችግር የለውም።
ያ ዜሮ አንዳንዱ መስራት አቆመ።
ዜሮ አንዳንድ ላይ እኮ ነው የደወልከው።
አይ አይ ይሄማ ሻክራል። እሺ ኳሊ እዚህ ሰባ ዜሮ ስድስት
ሰባ ዜሮ ስድስት ምን ሆነብህ?
አዎ እንትን ምን ሆነብህ?
ከኬት እንድታዘዘ check እንድታደርግልኝ ነበር።
እሺ አንዴ ክፈትልኝ፣ ሊጠብቀኝ። እሺ ስምህ ማን ነው?
በአምላክ ስምህን ንግ በአምላክ እሺ፣ በአምላክ።
ጠብቀኝ። እሺ በአምላክ አንዴ ጠብቀኝ።
እሺ እሺ አይ
ከቻኖሊ ኦሎምፒያ ነው የሚያሳየው እዚህ ኦሎምፒያ ነው አልቀየሩም። አይ እዛው ቦሌ ስላለ ከቦሌ ታዘዙት ነው ነው
እም፣ አይ ከኦሎምፒያ ነው እዚህ ጋር የሚያሳየኝ። ቆይ አንዴ እሺ፣ ነ- ጠብቀኝ። እሺ አንዴ እሺ ቦሌ ስላለ አስገባው። እሺ ታሩኝ በአምላክ እሺ እሺ ቆይ አንዴ በአምላክ ሸገር ቢልዲንግ ገቡ ላይ እ?
በቃ የለውም። እሺ ከቻኖሌ ኦሎምፒያ ነው የሚሰራ የሚነ- የሚነሳው ቦሌ ነው የሚሄደው። እሺ ሸገር ህንጻ ጋር
እሺ እና ዲሊቨሪ ፒል ይልኝ አርባ አምስት ብር ይመስለኝ አምሳ አምስት ብር ይመስለኝ።
አይ እሱ ትክክል እሺ እኮ ሊሚ አይ ስለለኮት ነው ቀደም
ትክክል።
እሺ ታው እሺ ይሁንና ጨምር ይሁንና ጨምር እሺ እሺ እሺ